Hello hello
እሱን አይደለም ሌላ hello አቤት እ ከቢሮ ነው የምደውልህ ከቢዩ ዜሮ አንድ አንድ ላይ ደውለህ ነበር እንዴ እ አ
እሺ ምን ነበር
ተው በቃ አሁንም አደረስኩት ሶስት ነጥብ ሶስት ኪሎ ለምንድን ነው ሁለት ነጥብ ሰባት ኪሎ Okay ካደረስኩ share አድርጌ ልኬላቸዋለሁ ሁሉንም ቴሌግራም ላይ እ
እሺ አይ አድርሰው ከሆነ እሺ ደውለህ እዚህ missed call ከሆነ
አድርሼዋለሁ ግን ለወደፊቱ በእናታችሁ